ደመቅሽ አበባዬ ደመቅሽ አበባዬ ኧረ ደመቅሽ አበባዬ ደመቅሽ አበባዬ እሰይ ደመቅሽኝ አበባ ደመቅሽኝ አበባ ደመቅሽኝ አበባ ደመቅሽኝ አበባ እሰይ ደመቅሽ አበባዬ ደመቅሽ አበባዬ ደመቅሽ አበባዬ ደመቅሽ አበባዬ አሁን ደመቅሽኝ አበባ ደመቅሽኝ አበባ አሁን ደመቅሽኝ አበባ ደመቅሽኝ አበባ ሙሽሪት ሄደች ምጽዋ ትዳር አምሯት ትዳር አምሯት ሙሽሪት በመርከብ ጉዞ ላታውቅበት ላታውቅበት ሙሽሪት አሳው ቀረበ ጉድ በላብኝ ጉድ በላብኝ ሙሽሪት ማን ይስራ ወጡ ተሳቀብኝ ተሳቀብኝ ተሳቀብኝ እቱ ተሳቀብኝ ተሳቀብኝ እቱ ተሳቀብኝ እስቲ ስጧት ያንን ተልባ ስጧት ያንን ተልባ ስጧት ያንን ተልባ ስጧት ያንን ተልባ ደካክማለች ስትታገል የኛ አበባ ታልፋኔ ስትታገል የኛ አበባ እስቲ ትውጣ ከጓዳው ትውጣ ከጓዳው እስቲ ቱና ከጓዳው ቱና ከጓዳው እንደ እናቷ ይመርባት ሻሹን እንየው እናቷ ይመርባሻል እንየው ሙሽሪት አዘቀዘቀች አቺ ጀልባሽ አቺ ጀልባሽ ሙሽሪት እንግዲህ ማን ሰው አዝሎ ያውጣሽ አዝሎ ያውጣሽ ሙሽሪት ዋና ስትማር ቀኑን ሙሉ ቀኑን ሙሉ ሙሽሪት አሳነባሪ ዋጣታሉ ዋጣታሉ ዋጣታሉ ኧረ ዋጣታሉ ዋጣታሉ ኧረ ዋጣታሉ ሙሽሪት አዘቀዘቀች አቺ ጀልባሽ አቺ ጀልባሽ ሙሽሪት እንግዲህ ማንሰው አዞ ያውጣሽ አዞ ያውጣሽ ሙሽሪት ዋና ስትማር ቀኑን ሙሉ ቆኑን ሙሉ ሙሽሪት አስተነባሪ ዋጣታሉ ዋጣታሉ ዋጣታሉ ኧረ ዋጣታሉ ዋጣታሉ ኧረ ዋጣታሉ ዋጣታሉ ኧረ ዋጣ